ከስተመር ጋር ይዘ ጤና ይስጥልኝ አልባባ።
እንዴት ነሽ? እኔ እህት እግዚአብሔር ይመስገን አባ።
መስቀል ፍላወር ምኑ ጋር ነው እናንተ እንትን ናችሁ?
ምን ነበር የፈለጉት አባት? ይቅርታ።
መኪና አንድ ሲኖ ካቶኔ አይቻለሁ። ሌላም ደግሞ የባንክ መኪና ካለሽ እ፣ መውሰድ ፈልጌ ነበር
ካሶኒ የቆየ ፖስታ እ? እ?
ተሳቢው ሲኖ የለም? ሲኖ ወጥቷል? እሺ ሌላ የባንክ ፒካፕ አለሽ እንዴ? እኔ እህት double ጋቢኖች አሉን
እ፣ ማየት ይቻላል?
ይችላሉ። በቃ እንደዛ ከሆነ በአካል መሄድ ይችላሉ። ናድራ ሆቴልን ያውቁታል አይደል?
ናዝራዊ ሆቴል አለ? አዎ።
አዎ ናድራ ሆቴልን ትንሽ ወደ ላይ ሲሄዱ ይታል አለ ወደ ላይ ማለት ወዴት? ወደ ላይ ከየት ስመጣ ናዝራዊ ትንሽ ሆቴል?
ወደ ላይ ወይም ደግሞ ምስራቅ ያው- በር ስጋ ቤትን ያውቁታል አይደል?
ምስራቅ ምስራቅ በር ስጋ ቤት
ምስራቅ ምስራቅ በር ስጋ ቤት እ፣ ናዝራ አላወቅኩትም።
ሆቴል ፊት እሺ ለፊት አለ። ናዝራ ፊት ሆቴል ለፊት ፊት መግቢያ ኮብል ነገር በናዝራ ፊት ለፊት አለ ምስራቅ በር ስጋ ቤት በስተቀኝ በኩል እሺ እሺ በስተቀኝ በኩል ሲገቡ አፍሮ ሊንክስ ሞተር የሚል አለ። አፍሮ ሊንክ እሺ በሱ ሬክላም ትክክል ሲገቡ ማሊባባ ሬክላማችን ይታያል።
እሺ እሺ እሺ እሺ